አቤት ሰላም ጤና ይስጥልን።
ሰላም ነሽ?
ዊ ፕላስ አለን ተደውሎ ነበር በዚህ ስልክ አዎ አሁን እኮ missed call አይቼ ነው ደወልኩት።
እህ
missed call አይቼ ነው ደወልኩት። ከየት ነው?
ተደውሎ ነበር በዚህ ስልክ አዎ ተደውሎልዎት ወደ- ነበር?
አዎ ተደውሎልኝ ነበር።
okay አይ ከው- እኛ ዊ ፕላስ ድርጅት ነው ምደ- የደወልነው የነበረው እኛ እ?
application ላይ ተመዝግበው ነበር ምን ከዊ ፕላስ
ዊክላሲ አዎ እኛ application ላይ ተመዝግበው ነበር።
አልተመዘገብኩም፣ አልተመዘገብኩም።
እሺ በቃ እሺ፣ ይቅርታ በስህተት ነው።